Hello ሰላም ጤና ይስጥልኝ። እሺ እንደምን አደራችሁ?
እግዚአብሔር ይመስገን።
እንትን ምንድን ነው ትናንትና ድንች አዘን እንትን ብለን ነበረ፣ ግን ሆድ አልመጣም Okay ድንች ትናንት በዚህ ቁጥር ነበር ያዘዙት።
ማለት በዚህም አዝዣለሁ፣ ግን owner ዋ ሌላ ናት። ጽዮን አስፋው የሚል
እሺ አንዴ check ላድርግልዎት።
እሺ፣ እሺ፣ እሺ አባቴ እንካ
ከመሸ ነበረ ግሩፑን የሞላው።
አዎ ከመሸ ነው አዎ ለዛ ይሆናል። ዛሬ ዛሬ ደርሶታል።
እ? እ?
ዛሬ ደርሶታል ኮዱ
አሀ okay ለ- ስለመሸ ነው እንትን ያለ ከመሸ ስለሆነ አዎ ዛሬ አይደርስም። ለነገ ነው የሚሆነው።
አሀ ነው እንደ አዎ
እሺ እናቴ፣ አመሰግናለሁ።
እሺ መልካም እሺ መልካም ቀን እናመሰግናለን።
እሺ ሰላም